hello ወይ በላሽ ስልክ ሳንቲም ገብቶ ነው እንትን የማንን ስልክ ነበር ያልሽኝ?
ምን ነበር?
maintenance ፈልጌ ነበረ። ንብረት ነኝ ከአዳማ።
እሺ የገዛኸኝ ነው?
የገዛኸኝን ሳይሆን የማን ነበር ያልሽኝ? አቤል ነው
አቤል
የማን ነበር ያልሽኝ?
አይ እሱ ነው እኮ እያዋራኋት እያዋራኋት እኮ እስኪ ቆይ ላ- እንትና አንዴ።
ተቋረጠ ተቋረጠልኝ።
አይ ማንም አላለህም እ፣ ንብረት እሱ ነው የሚሰራው። እ እ IT እኮ ነው IT
እኮ ገባኝ።
ተቆጥቶ አዎ አልኩ።
አዎ IT እሱ ነው እንትን የሚለው። እሺ
ገዛኸኝ ብቻ ነው አዎ ሌላም አለ ብላኝ እኮ አስራ አምስት አስራ ሁለት ሀያ አምስት እየሰጠችኝ ነበር ስልኩን ማለት ነው።
አይ እሱ ነው እስካሁን ያለ መረጃ እሱ ነው የሚሰራው።
እሺ እስክል አሁን ስራ ይዞ ነው
እኛ ሌላ team ነን እኮ አላይ okay አና እሱ አና ለብቻው ነው ሌላ ቢሮ ነው?
አዎ አዎ እሺ እሺ